የሚያርፍ ሰዎች
አረ ሶስት ሳምንት አለፈኝ። Hello
አመልክተው ነው ደንበኛችን?
አመልክቻለሁ። አሁን እናት ምን ነበረ case ኡ ደንበኛችን?
ቢቴክስ ላይ deposit አድርጌ አምሳ ብር like ArifPay ን የከፈልኩት እሺ።
ቆርጧል፣ ግን credit አልጨመረልኝም።
ወደ ቤቴክስ አልገባለሁትም።
እ? አ ወደ ቤቴክስ አልገባም። ስክሪንሻት ላካሉኝ፣ ስክሪንሻት ላኩ፣ በኖርማልም እንትን አልኩ፣ ግን ያው ቆየማ።
በዚህ ቁጥር ነበር ያመለከቱት ደንበኛችን?
አ አ
እሺ ሊሎት አንዴ መስመር ላይ ጠብቁኝ። ሙሉ ስሞት አማኑኤል ኃይሌ ነው ደንበኛችን።
አ
አዎ ጉዳዩ ተስተካክሎሎታል። ብሩ ወደ ቤቴክስ ገቢ ሆኗል ደንበኛችን።
ገቢ ተደርጓል። check ላርጋ።
አዎ ተ- ተደርጓል ደንበኛችን። እሺ እናመሰግናለን። መልካም ቀን